ጤና ይስጥልኝ ሁሉ ስፖርት ነው በአካባቢዎ የምንረዳው?
አዎ ትናንትና ብር ገብቼ ነበር በፔይ ሶሉሽን ማለት ነው።
እሺ
አስገብቼ ብሩ አልገባም አየር ላይ ነው የቀረው።
ቴሌግራም ላይ ልክ በቴሌ ብር ከፍያለሁ። አዎ ቴሌግራም ላይ ልኬዋለሁ። አዎ እሺ፣ በዚህ ስልክ ነው የላኩልን?
አዎ በዚህ ስልክ ነው የመጣው።
እሺ፣ ስልክዎትን ይንገሩኝ።
ዜሮ ዘጠኝ ሀያ ሁለት
ቴሌግራም የሚጠቀም ሁሉ ስፖርት የሚጠቀምበትን ነው የሚነግሩኝ።
እኮ ሁሉም ሰው የምጠቀምበት ነው። ዜሮ ዘጠኝ ሀያ ሁለት እኔ የደወሉበት ዜሮ ስድስት ሀያ ሶስት ሀምሳ ሰባት አዎ አዎ አዎ እሺ አስተላልፍ ይሉታል።
እሺ